hello hello
ቤት ሰላም ከችፕችፕ ነበር ምደውለው።
ከምን?
ከችፕችፕ ነበር ምደውለው።
okay እሺ።
እ ይቅርታ ችፕችፕን እየተጠቀሙ ነው?
አዎ ነበረ። አሁን ለጊዜው ከከተማ ውስጥ ስላልሆንኩ ለዛ ነው።
okay ለዛ ነው።
አዎ okay እሺ። እ አንዳንድ ምንድን ነው ያልተመቸውት ነገር ካለ ምናምን complain ለመቀበል ነበር የደወልነው። ማለት መስተካከል ያለበት ነገር ካለ እንድናስተካከል።
okay። አይ እስካሁን ድረስ ምንም ነገር እንትን አለ አላጋጠምንም። እንደዛ ጥሩ ነው።
በኳ- በኳሊቲው በድራይቨሮቹ ምናምን ያለውትን አስተያየት ቢነግሩንና እንድናስተካክል ማለት ነው።
አዎ አይ አንዳንዴ ያው ተንጠባጥቦ የሚመጣ ነገር ስላለ ነው። እሱ ይስተካከል okay delivery ው late ይሆናል።
l- late ሳይሆን አሁን ለምሳሌ በአንድ ላይ የምናዘው እንትኖች አሉ እና እህ
እ፣ ሙሉውን አይመጣም፣ okay ሙሉ አንድ አንዱ- ላይ እንዲመጣ ነው።
አንድ ላይ አይመጣም። አዎ ዘግይቶ ሌላው ስለሚመጣ አዎ
አንድ ላይ delivery ማድረግ እንትን ቢኖር ጥሩ ነው። እሱ አንድ okay እሺ እሺ።
አ፣ ሌላ እንትን የለኝም፣ ከ- መስተካከል ያለበት ነገር ሌላ የለም።
ሌላ የለኝም። አ፣ እሺ wallet ን ይጠቀሙ ነበር በፊት
wallet ን ይጠቀሙ ነበር።
አ፣ አ፣
okay አንተ ላይ አለዎት information ኡ?
አለኝ ሁሉም information አለኝ።
okay በቃ እሺ እሺ። መልካም ምሽት ይሁንልዎት።
እሺ እሺ።
እሺ